ነውጣ በምሽት በጨረቃ በራስ ታባህል የስሜት ቋንቋ በመድረኩ እንታይ እኔና አንቺ ነይ ነይ ነይ በሞቴ ተጫወቺ በሬጌ ሙዚቃ ተደሰች በሬጌ ሙዚቃ ተደሰች ነውጣ በምሽት በጨረቃ በራስ ታባህል የስሜት ቋንቋ በመድረኩ እንታይ እኔና አንቺ ነይ ነይ ነይ በሞቴ ተጫወቺ በሬጌ ሙዚቃ ተደሰች በሬጌ ሙዚቃ ተደሰች ሬጌ ሬጌ ነው ሙዚቃ ራስታ ልጆች ዜማ ቅኔ በወንዶ ገነት ሻሸመኔ አሸመኔ ሶደር ያዋሳ በላንጋኖ ጭፈራው ደራሞ ከገኖ ሞከገኖ መቼም እኔና አንቺ ሬጌና አንሰለች ምሽት ደስታችን ሬጌ ነው ምርጫችን የልብ እምነታችን ፍቅሬ ሆይ እኔና አንቺ በምሽት በግርማዊነታቸው ንግግር ልዩ ትዝታ ተመስጠን ስንደሰት
በኢትዮጵያ ሕዝብ የምንለውጠው ምንም የለም። ይህንን ለመፈጸም የእግዚአብሔር ረዳትነት በረከቱ እንዳይለየው እንለምናለን።
ነውጣ በምሽት በጨረቃ በራስታ ባህል የስሜት ቋንቋ በመድረኩ እንታይ እኔና አንቺ ነይ ነይ ነይ በሞቴ ተጫወቺ በሬጌ ሙዚቃ ተደሰች በሬጌ ሙዚቃ ተደሰች ነውጣ በምሽት በጨረቃ በራስታ ባህል የስሜት ቋንቋ በመድረኩ እንታይ እኔና አንቺ ነይ ነይ ነይ በሞቴ ተጫወቺ በሬጌ ሙዚቃ ተደሰች በሬጌ ሙዚቃ ተደሰች ሬጌ ነው ሙዚቃ ራስታ ባለቤት ኃይለ ሥላሴ ፀሐይ አምሌ ስሙ ሲጠራ በቦብ ማርሌ ቦብ ማርሌ ሬጌ ጀመረ ራስታዎቹ ተቀነባብሮ ባበሾቹ ባበሻዎቹ አለች ለምሽ ደስታችን ሬጌ ነው መርጫችን የደብ እምነታችን